hello
ያው ወይ ይሰማኛል።
ሰላም ነው። ሰባ ሁለት ሀያ አራት አልደረሰልኝ መብራት ጠፋባቸው፣ ግን ያው ጠብቅ ምናምን አሉኝ።
ከየት ነው ያዘዝከው? ስምህ ማን ነው?
በርገር ቤት ያሬድ ብርሃኑ መስቀል።
ያሬድ። እሺ ደውዬ check አረግና እንትን እላለሁ። እሺ።
ማለት off time ሊሆንብኝ ነው ደግሞ ርቆታ ነው የሚሄደው። ሰዓት የሚስተካከል ከሆነ ልጠብቅ፣ ካልሆነ ወይ cancel ይደረግ እኮ አሁን እኮ ያለ ያልከኝ መብራት ጠፍቶባቸውን ነው አልከ።
እኮ ያሬድ እንዴት ነው- እንዴት ነው የሚደረገው?
እኮ መብራት ከጠፋባቸው check ይደረግና እሺ ሆነ እነግርሃለሁ። እሺ ያሬድ።
በቃ አሁን ይሻላል?
አሳውቂኝ፣ ቶሎ በይልኝ። እሺ እሺ።
ደግሞ ሰዓቱ ገና ነው 28 ደቂቃ አረ ነው። እኔ አስራ ደውዬ ቼክ ስምንት አረጋለሁ።
ደቂቃ አስራ ስምንት ደቂቃ ነው የቀረኝ። ወደ መሪ እንትን ነው የሚሄደው አያት ዞን አምስት ነው የሚሄደው። ለዛ ነው እሺ ያሬድ። እሺ ለዛ ነው ሩቅ ቦታ ደውዬ check ላድርግና- ስለሚሄድ እቺም ቢያንስ መሄጃ ትሆነኝ ነበር። ለዛ ነው
እሺ እሺ፣ ጠይቄ እሺ ያሬድ ደውዬ check ላድርግ። እሺ አሁን አሳውቂልኝ። እሺ እሺ።
hello ጤና ይስጥልኝ። በርገር ቤት ሰምች ነው። በሰባ አራት ሰባ ሁለት ሀያ አራት ወርደን ነበረ እናንተ ጋር